ሄሎ ሄሎ ሄሎ አይሰማም። አብሮ ይስጥልኝ። አይሰማም። ሰላም ዋልሽ ነው ማለትም የሴቱን የለ አድራሻ ፈልገን ነበረ። አንዷ የሆነች የሁለት ልጆች እናት ናት። ታሟ የምትታከምበትን መንገድ ለመፈለግ ብለን ነው።
ጉዳይ የምቀበለን ነው እ እኔ ድንግብ ሰራተኛ ነኝ እኮ እሺ። እንዴት ነው የማገኘው? በእናትሽ በጎ አድራጎት ምዝገባ ቆመናል። እኛ ጋር ብዙ የተመዘገቡ ሰዎች አሉ።
እ እሱን ስራ እስክጨርስ ድረስ ምዝገባ ቆመናል።
ነው እንዴ?
አዎ፣ እሺ፣ እሺ። አመሰግናለሁ።
እሺ